Hello.
Hello Hello.
Abid
Hello.
አቤት አቤት ጤና ይስጥልኝ።
አብሮ ይስጥልን ከኢትዮ ቴሌኮም ነበር የደወልኩት።
እ እሺ ምን ነበር መሳይ ነው? አቶ መሳይ?
አዎ ነኛው
አ የኢትዮ 130 ጨዋታ ተጫውቶ ነበር አይደል? አዲስ ነው?
ያው ያው አ የስማርትፎን አሸናፊ ሆነዋልና okay
እሱን ሽልማት እ፣ የኛ ቢሮ ቸ- አዲስ አበባ ነው ያለው።
አዲስ አበባ ነኝ ያው
አ ተ- ቴዎድሮስ አደባባይ ታውቋል? ቸርችል ጎዳና
ቸርችል ጎዳና I think መምጣት ይችላል በእርግጠኝነት ቴዎድሮስ አደባባይ አ ቴዎድሮስ አደባባይ ያለ የኢትዮ ቴሌኮም እ፣ የሽያጭ ማዕከል አለ።
ኦኬ፣ ሶስተኛ ፎቅ ላይ መጥለቅ ሽልማት መውሰድ ትችላለህ እ፣ okay፣ ዛሬ ይችላል
ትችላለህ መምጣት ትችላለህ።
ኦኬ ስለዚህ እስከዛ እንትን ላክልን የ- በ- አሁን በምነግርህ ቁጥር ቴሌግራም ላይ መታወቂያህንና ያንተን ጉርድ ፎቶ ማለት social media ላይ post ስለሚደረግ እሱ መረጃ እሺ።
ትልክልናለህ በቴሌግራም ቁጥር ልንገርህ። ቴሌግራም
or text አድርግልኝ አትችልም
ቴክስት አደርግልሃለሁ። እሺ፣ እሺ እሺ እሺ።